Hello, Dana Silvington. Hello. Hello. Hello. ሰላም አለን። ሄሎ ይሰማኛል። ኪንግስቶን ነው ምስል የደወሉት። እሺ ለመግዛት ፈልገው ነው? እሺ የት አካባቢ ነው ያሉት? ቢሾፍቱ። እሺ እዛ ሆኖ ነው መግዛት የሚፈልጉት ነው ቢሮ ይመጣሉ? ቢሮ መጥቶ ነው እዛ ሆኖ መግዛት ይችላሉ? በስልክ አይ መረጃውን ለማግኘት ነው። የት የት ነው የሚሸጠው ለማለት ነው።
አዎ መረጃ ያው ከ20 ሺህ ጀምሮ እስከ 2 ሚሊዮን መግዛት ይችላሉ።
እሺ።
የአንድ አክሲን ዋጋ ያው 300 እም፣ 500 ብር ነው። የአንድ አክሲን ዋጋ 500 ነው። ምን አሉኝ? 500 ብር
አይ፣ ለአንዱ አዎ ከ20 ሺህ ብር ጀምሮ ይችላሉ መግዛት።
እ፣ የት የት ነው የሚሸጠው?
አክሲዮን ሶስት ቢሮ አለን። ቦሌ፣ ገርጂ፣ ልደታ።
እ? እ?
ቦሌ፣ ገርጂ፣ ልደታ ሶስት ቢሮዎች አሉን።
ቦሌ፣ ገርጂ፣ ልደታ
ሁሉ ሶስቱም ጋር ነው የሚሸጠው።
አዎ ግን እርስዎ እዛ ከሆኑ እዛም ሆኖ መግዛት ይችላሉ።
እንዴት?
እ፣ sales ኦች ይደውሉትና sales ኦች አሉ እዛ ሆኖ ደ- ደውሎሎት እዛ ሆኖ form ይሞላለን እዛ ሆኖ መግዛት ይችላሉ። ላስተላልፍሉትና ስልኮት።
ሄሎ፣ ሄሎ ይሰማኛል።
ይቆራረጣል።
አሁንስ አይሰማም? ሄሎ ሄሎ ሄሎ